ሄሎ
አቤት አይ ቅድም እያዋራኝ ተቋረጠ
ነው የጨረስን መስሎኝ ነበር።
አ እና በኋላ ያሳውቀዋል። እሺ
ማለት አልገባኝ።
ማለት ገና check እያደረጉልህ ነው። ትላንትና ነው መተህ የሰጣቸው?
አ ትላንት መሰለኝ እርግጠኛ አይደለሁም።
ምን አልከኝ?
ትላንት መሰለኝ ትላንት ወይ ትላንት ወዲያ አ መ- ያሳውቀዋል። አንተም ደግሞ ዜሮ ዘጠኝ ስልሳ ያዘው ነው
እ፣ text ታደርግልኛለች ከይቅርታ ጋር አያረግም። ይሄኛው live ነው።
ልመዝግበው አ ልመዝግበው
ስልክ ላይ ጻፈው። እሺ
ዜሮ ዘጠኝ ስልሳ
አንድ አንድ አንድ ስልሳ ብያለሁ አሁንም ስልሳ
እ እ አሁንም ስልሳ
እሺ ስልሳ ሁለት
ባላ እ ስልሳ ሰባት
አመሰግናለሁ
በኋላ ከሰባት ተኩል በኋላ ወደ ስምንት ሰዓት አካባቢ እናሳውቃለን።